ሄሎ ሄሎ ጤና ይስጥልን አቤስና ከዊፕላስ solution ነበረ እንደውልሎ
እሺ ዊፕላስ solution application ላይ ተመዝግበው ነበር አይደል ከዚህ በፊት አዎ አዎ
አሁን ላይ የተመዘገቡትን system ኦች system ላይ አ- service ኦች system ላይ active እያደረግን ነበረ እና እሺ አንዳንድ ያልተሟሉ መረጃዎችን ለመጠየቅ ነበር እሺ በ decor ቤት ነው አይደል የተመዘገቡት አዎ አዎ
decor ቤቱ ስም ማን ነው የሚባለው ዜማ decor
የት አካባቢ
ቦሌ እና ሞል
እሺ ያንቺ ሙሉ ስም አዲስ ህይወት
አዲስ ህይወት አዎ አዲስ ህይወት ፍቃዱ
የስራ ሰዓታችሁስ
ከሶስት ሰዓት እስከ አንድ ሰዓት
ቀን ከሰኞ እስከ ቅዳሜ ነው አዎ ከሰኞ እስከ ቅዳሜ
የንግድ ፍቃድሽን ወይም የቀበሌ መታወቂያችሁን በቴሌግራም መላክ ትችላላችሁ እኔ በምልከው ስልክ ቁጥር እሺ እሺ የንግድ እሺ።
ፍቃዱ ልክልሻለሁ እሱ አመሰግናለሁ እሺ እሺ እሺ